hello ሰው hello ውጣ፣ በቃ እሺ።
አንድ አምስት ብር እንደምፈልግ ንገሪልኝ።
አረ ችግር የለውም delivery fee ይታሰብላል። ያል- ያልነገረ ልጅ እንትን እኔ አስተላልፍ ይላለሁ። delivery fee ይታሰብላል። እሺ የሄድክበት ሬስቶራንት ኧረ ተይው፣ እኔ አልፈልግም። ተይው ደግሞ እንዲህ አይነት ነገር ችግር የለውም። ኧረ ደምሰው ለሚመጣው ቀድማችሁ ንገሩን እሺ።
ሳ- አሁን እንትን ችግር ሳይል የለውም።
ቀርቶ ነው ለሚመጣው- ለዲስፓቸሮች ለሚመጣው ካንስል ነው ነው።
ብሎ ሳያስተላልፍላቸው ቀርቶ ነው አይደለ?
በአሁ እንደዛ ነው እንጂ ለሚመጣው ዲስፓቸሮችም ብቻ- አላወቁም ነበር።
ችግር የለውም። እሺ በቃ ለአሁኑ ችግር